ምን አይነት ነው?
ጤና ይስጥልኝ።
አብሮ ይስጥልኝ።
ማኪል ማድ ነው።
አዎ ከአሪፍ ፔ ነበር የምደውለው ደንበኛችን ወይ
POS ማሽናችን እኛ system ላይ ስናየው offline እያለን ነው። charge ባትሪም zero percent አለኝ። አጠገቦ ካለ check ሊያደርጉልን ይችላሉ?
POS ማሽን ነው።
አዎ አሪፍ ፔ POS ማሽን
ኧረ እንደ በራ ነው።
አጠገቦት አለ።
አዎ
ኦንላይን ነው።
አዎ ባትሪ አለው።
ስንት percent ነው ደንበኛችን?
ያው መኖር አለው አስር percent ነው።
አስር percent ነው።
አዎ እሺ ደንበኛችን ባትሪውን ቻርጅ አድርገው ይጠቀሙት።
እሺ እሺ እናመሰግናለን። መልካም ቀን።